ሄሎ
ሄሎ ጤና ይስጥልን ቤት ቤት
ይኸውልሽ አሁን እንትን deposit አድርጌ ብር አልገባልኝ ብሎ ነበር እና message ላክልኝ ብለሽ ነበር ልኬላችሁ ነበር። response ምንም አላደረኩም።
ማን ነው የሚለው ስምህ ቴሌግራም ላይ
የቴ- የቴሌግራም እ ጋሻዬ የቴሌግራም ጋሽ- ጋሻዬ
የሚያወራ ሰው የለም ጋሼ
አቤት እያወራ አቤት ያለ ሰው የለም ቴሌግራም ላይ የለ እየጻፉልኝ አይደለም።
እሺ አንዴ hi ትለኛለህ እንዳገኘ message
እ፣ በቴሌግራም አዎ ቴሌግራም ላይ hi በለኝና ላገኘው text
እሺ